ሄሎ ሌላ አቤት ማሽን አስገብተን ነበር። ቁጥሩ ኤምአር ሲሆን ስፔሊንግ ጨምረን አ አ ቲኤምኤ
ምን ቲኤምኤ
ሲ ኤም ኤ እሺ አራት ዜሮ እሺ ስምንት ስምንት ሰባ
ስምንት ሰባ እሺ በምንድን ነው የገባው ለእድሳት አመታዊ አመታዊ እድሳት ሰርቪስ ሲም ካርድ ገዝተህ ነበር ገዝተን ሰተናል።
ቲ ቲ ኤም ኤ ማለት ነው ቲ
ቲ ቲ ፒ ነው ቲ ናት ቲን ቲ ቲኤምኤ ቲ ኤም ኤ አራት ዜሮ ሰማንያ ሰባት መጨረሻ ዜሮ ማለት ነው ቲ አይደለችም ቲ ነው ያልከኝ ቲ ነው ቲ በቃ እሺ አሳውቃለሁ እሺ እሺ እሺ